ጤና ይስጥልን። ቤት ቤት ረዴት ነው የሚለዳው
ትላንት ወደ ሌሊት ገንዘብ ውስድሮ እርግቼ ነበር።
እሺ
አልገባኝማ። አንድ ጊዜ ገባኝ። ኮኦፐሬቲቭ ላይ ኮኦፐሬቲቭ ላይ አርግቼ አልገባኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ የኦሮሚያ ላይ ኮኦፐሬቲቭ
ስንት ብር ነው?
አንድ ሺህ
ሄሎ አዎ አዎ ስንት ብር ነው ያልከኝ?
አንድ ሺ አንድ ሺ አረ Cooperative ላይ ግን Commercial ላይ ሰ- ሶስት ጊዜ አስገብቼ ወይም አልመጣኝም። አንድ ጊዜ ብቻ መጣኝ።
መቼ ነው?
እ፣ እ፣ ትላንት ወደ ሌሊት ዛሬ ስመሽ እሺ ሄሎ አ፣ እስቲ ያልገባልህን ማለት ነው screenshot አድርግና ቴሌግራም ላይ ላክልኝ።
ያልገባው አዎ
success success አለኝ። እሺ ወይ still ውስጥ አይቼ አዎ።
ላክሻለሁ። እሺ አዎ እሺ